ጤና ይስጥልን ማሊ ባባ።
ጤና ይስጥልኝ።
አብረሽ ስለን ታሪክ አለ እንዴ? ታሪክ ባንክ የሚመቻች
የምን ታሪክ ባንክ የሚመቻች
አዎ አለ?
አዎ መክሰትን ጠቅላላ ባንክ ይመቻቻል።
ኦኬ ሁለት ሺህ ስንት ነው ያለው?
ምን መኪና ነው የፈለጉት?
ታሪክስ
ስታሪክስ ነው ያሉ።
አዎ
እሺ ቆይ ካለን እንደብልሎት አባት መስመር ላይ ነች።
አዎ
ስታሪክስ አሁን ላይ የለንም አባት ይቅርታ